ኢትዮጵያ በሲኒማ ሊበር ኮሚኒኬሽን
ኪሎ ጤና ይስጥልኝ።
አብሮ ስትለን ስኔም ብሮን እንግዳ ቀደም ለውየት ነበር እሺ
ዜሮ ዜሮ ሁለት ስምንት ሁለት ዜሮ
አ ሁለት ዜሮ ስምንት ስምንት አስራ ስድስት አስራ ስድስት ዘጠና ዘጠኝ ዘጠና ዘጠኝ አንድ ሀያ ሁለት አንድ ሀያ ሁለት አ እሺ መስመር ላይ ጠብቁኝ። ያየሁሎት ነው።
እሺ
አሁን በሰርጅንቲ ነበር ማግኘት አልቻልኩም ደንበኛችን። ምናልባት ቤት የተመዘገበበት የባለቤት ስልክ ያውቁታል?
ባለቤቱ አዎ የባለቤት ስልክ ቁጥር የባለቤት ቁጥር ስልኩ ስልት አዎ
እሺ ዜሮ ዘጠኝ አስራ ሁለት አስራ ሁለት ብለሻል አዎ
ዜሮ ዘጠኝ አስራ ሁለት ቁጥር- ዜሮ ሁለት
ዜሮ ሁለት ሰማንያ ሁለት ሰማንያ አንድ ሰማንያ አንድ ሰማንያ አንድ ዜሮ አንድ ዜሮ ጠብቁኝ። ያየሁሎት
እሺ
ይህን ባረንዳ ሬስቶራንት ነው።
እ እ የቤቶት ስም ማን ይባላል?
ቡኑ ቡን። እሺ ሙሉ ስሞትን ይንገሩኝ።
የሰው የባለቤት ስሙ የእርሶ ቡን
ጌቱ ጌቱ ጌቱማ ጌቱ ጌቱ ማን ነው? የጌቱ ላዳ ያዳ ያዳ እሺ ጌቱ ያዳ። አሁን በተባለው ለመዝገበው ወይስ ሌላ ስልክ ይሰጡኛል?
አሁን የደወልኩ እሺ የት አካባቢ ነው የሚገኙት?
ካታ ከታ ምኑ ጋር?
ካታ እንተ ወደ አብሲና ባንክ ህብረት ባንክ በቀባ ህብረት ባንክ።
አ ህብረት ባንክ ፊት ለፊት
እሺ ምንድን ነው ለማስመዝገብ የፈለጉት?
እ እ ለማስመዝገብ የፈለጉት ምንድን ነው?
ቁጥሩ ነው እንትን ነው ሆቴሉ ነው አይ እ፣ የደወሉት ምክንያት ምንድን ነው?
ምክንያቱ አይ- አይሰራም፣ አይቀሰቅስም። ማሽኑ ለዚህ አያቀዘቅዝም።
አይቀሰቅስም።
ደንበኛ ስልክ እ፣ ቅሬታውን ወደ ጥገና ክፍል አስተላልፍልዎታለሁ። የጥገና ክፍሎች ነገ መጥተው ጥገና ያድርጉልዎታል።
መቼ ነገ?
ነገ ይመጣል። አሁን ሌላ መረዳዎት ነገር አለ?
እሺ፣ ነገ በጊዜ ፊት እንጠብቃለን።
እሺ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከኢንፎርም ድምጽ በኋላ ያስቀምጡ። መልካም
እሺ፣ እናመሰግናለን።